Hello hello፣ የት አካባቢ ነው ቦታችሁ? Hello hello፣ አይሰማም። የት አካባቢ ነው ቦታችሁ? ሙጫ ለቡ ለቡ አዎ፣
Future Pharmacy ማለት ላፍቶ ላፍቶ ማለት ሌላ ስራ ቦታ የነገርኩሽ ላፍቶ ላፍቶ አዎ፣ ላፍቶ ብስራተ ገብሬ ትምህርት ቤቱ አጠገብ
ላፍቶ ወይ ደግሞ እሱ አካባቢ እሺ፣ ወይ ብስራተ ገብርኤል ወይ ደግሞ መስጊዱ ጋር አዎ፣ ብስራተ ገብርኤል ትምህርት ቤቱ አጠገብ ወይም ደግሞ መስጊድ ቦታው ግን ላፍቶ
ላፍቶ። እሺማ Future Pharmacy ነው ያልሽ?
Future Pharma PLC Future Pharma Pharma PLC አዎ።
እሺ፣ Future
ስልካቸውን አንዴ ትነግሪኛለሽ?
እሺ አ- እኮ ልጁን ደውዬለት ነበረ delivery ወጥቶ ስለነበረ ነው።
አዎ ልጁ ወጥቷል delivery የሚያደርገው ዛሬ ማለት ነው።
ይመጣል?
It's okay። እስቲ አላወኩም። ስልኩን ያዡ 0921
እሺ።
21 61
አንድ 83 16 0921 61 83 16 ዮሐንስ ብለሽ ደውዪለት።
ግን መቼ እንደሚመጡ አላወቅሽም። መቼ መቼ አላወኩም።
አላልሽም።
አዎ አላወኩኝም እማዬ።
አ- ግን እኮ አስይዥልኝ ፕሮግራም ባለ ተቀበላችሁ እንዲሁ እሺ አንቺም ደውዪለት፣ እኔም አሁን ደውልለታለሁ። እሺ